ሌላ እኔ Donkey Tube ላይ ነው የደወሉት።
ጡብ ልጆች ለመጠቆም ነበረ።
እሺ የስንት ዓመት ህጻን ነው መጠቆም የፈለጉት?
እድሜዋን እርግጠኛ አይደለሁም፣ ግን social media ላይ ትታወቃለች። ኢትዮጵያዊቷ ኑኑ ነው የምትባለው TikTok ላይ ያለችው።
ስንት ዓመቷ ነው? እኛ አምስት ዓመት እና ከዛ በታች ነው እየመዘገብን ያለ እና እድሜዋ ከዛ በታች ነው። ከዛ በታች ነው።
ከዛ በታች ናት።
አዎ
እሺ፣ ማን ነው የምትባል ስሙ?
TikTok ላይ ኢትዮጵያዊቷ ኑኑ ወይም ትንሿ ኑኑ።
okay፣ እሷ ተመዝግባለች። ከዚህ በፊት ሌላ ሰው ጠቁሟት አስመዝግቧታል።
okay እሺ
እሺ